ሄሎ፣ አቤት።
እንዴት ዋልክ?
እግዚአብሔር ይመስገን።
ከውዳ ነበር የምደውልልክ።
ከየት?
ከውዳ ሳፊ ባጃጅ።
አ፣ ሰላም ነው አ- አለሁ እግዚአብሔር ይመስገን።
አለ።
ባለፈው ስልክ ሰጥቼክ ነበረ የ agent ኦችን።
አ፣ ደውዬ አንድ ሰዓት አልሰራልኝም ነበር። በቃ ታውኩኝ እንትኑን ምኑ አልሰራም ማለክ ስልኩ?
አንድ ደው አንድ ደውዬ አልወጣልኝም ነበር።
አ፣ እና ድጋሚ ልላክልክ እንዴ?
አ- አለ ቁጥር እስከ አሁን ደውዬ እንትን ልበል።
እሺ እሺ፣ thank